Hello hello
Abhik
hello hello
ሄሎ
አቤት እንኳን ወደ ሻሸመኔ ከተማ የነጻ ስልክ ጥሪ ማዕከል በደህና መጣችሁ። ሚላክልኝ
የድምፅ ማሳመሪያ እንትን ፈልጌ ነበረ።
ምን ፈለግሽ?
የድምፅ ማሳመሪያ እንትን ሲል እ, ምን ምን እንትን ሲጫን ነው ማ- የት የት ቁጥር እንትን ሲል ነው የሚመጣው?
ይሄ ቴሌ አይደለም እማ፣
እ?
ቴሌ አይደለም፣ የነጻ ስልክ አገልግሎት ነው።
ነው እንዴ?
የሻሸመኔ አዎ፣ የሻሸመኔ ቢሮ ነው። ሻሸመኔ ከተማ አስተዳደር ነው።
ይቅርታ እሺ።
እሽማ